ወይ ወይ
የያዲን ሰጡ
የየርኩ ነው ደውዬለታለሁ።
ምግቡን ምን ነው?
ሰጡክ? ምግብ ሰ- አዎ ተቀብያ
አልታዘዘም ብለህ ያሳወቅከኝን ማለት ነው።
እኮ ተቀብያለሁ። ታዘዘ እኮ ከረው ታስራለ እኮ እሺ ዳጊ፣ እሺ ችግር አለ።
እ፣ እ?
አይ የለም ቼክ ላድርግ ነው እኔ።
አይ ከስተመሩ ጎብኛኛል እኮ እንትን ነኝ ላምበረት ነኝ ና ብሏል።
እሺ፣ እሺ ዳጊ፣ ከላምበረት የሚመለስ አስገባ ምንድን ነው? እሺ ብቻ ምን አልከኝ ዳጊ?
ከላምበረት የሚመለስ ካለ አስገቡ።
እ፣ ዲስፓቾች ናቸው እንጂ እኛ ዲስፓቸር አይደለንም።
ዲስዋሽ ወይ ዘሮ አካችሁ እናንተ ናችሁ ልክ የሚያዛለባችሁ።
ይ- ይሻላል።
አዎ መብራን ቆይም አንድ ቀን ተቃውሞ አቀርባለሁ። ቻው እሺ ዳጊ፣ እሺ